ሄሎ ሄሎ፣ ጤና ይስጥልኝ።
ሀገር ስትል እንደው ዩቲዩብ ላይ ነው የደወሉት።
አዎ እንትን ልጅ ልጅ ለማስመዝገብ ነበር።
እሺ የስንት ዓመት ልጅ ነው ማስመዝገብ የፈለጉት?
አምስት ዓመት አምስት ዓመት።
አዎ Okay የእርስዎ ልጅ ነው የጎረቤት ልጅ ነው? ህፃኑ የጎረቤት
የጎረቤት ልጅ ነው።
አዎ
ከየት አካባቢ ነው የደወሉለት?
እ ከየት አካባቢ ነው የደወሉለት?
ከሀያ አራት
እ ከሀያ አራት
አንዴ መስመር ላይ ይጠብቁ።
እሺ
እሺ የህፃኑ ስም አልበል
ገብርኤላ ነጻነት
እ
ገብርኤላ
ገብርኤል አማን ነጻነት
ነጻነት አዎ